hello ሰላም ጤና ይስጥልኝ።
ስልክ ነው እንጂ አዎ፣
እሺ አንድ ማሽን ደስ ነበር ከእናንተ እሺ እና service time ጠየቀኝ ዛሬ machine print ባደርግ ነበረ እና ምን አልከኝ?
service time ጠየቀኝ
እሺ እድሳት ነው።
ሀያ ስምንት አስራ አንድ ሁለት ሺህ ሀያ ሶስት ነበረ እንደሚያሰጠ
እሺ እዚህ ስለቆየ ነው እድሳቱ ደርሶብናል።
እድሳት ደርሶ መሰለኝ ያው እንደዛ ይለኛል ሀያ ስምንት ፎቶ እንደዛ አይነት ነገር የሚጻፈብኝ ነው
ስ- ስንት ቀን ነው የሚያሳየ?
እዛ system ኡ ላይ print ስናደርግ ሲል ሀያ ፔንጎ ይላል
GPRS ኡ ነው
እ?
GPRS ነው የሚለው annual service ነው የሚለው
እስቲ ቆይ ካሜራ picture አድርጌው ነበረ እና እ፣ error ኡን እና ዘጠና ስምንት service date left zero days please clear ይላል።
ዘጠና ስምንት
ይኸውልሽ error ብሎ ዘጠና ስምንት service ዴት ይልና left zero days please clear ይላል። በሀያ ስምንት ነበር የጀመረው ማለት ነው።
ዘጠና ስምንት ምንድን ነው? TDB ዘጠና ስምንት ምንድን ነው? screen ኑ ላይ ዘጠና ስምንት screen ኑ ላይ የሚያሳይ ዘጠና ስምንት ሲል annual service አይልም screen ኑ ላይ ይህን service service time left ይላል። ስለ- GPRS ም አይልም አ አይልማ
ወይ ይዘው ቆይ እሺ ስልክ ልስጥህ
እ፣ አይ አንድ ሰማንያ ሶስት ቤት ደውዬ በዚህ ስልክ ነው ደውላቸው አለ ሰማንያ ሶስት አምሳ ስምንት አምሳ ስምንት ላይ ደውዬ እ ባጨደ ቁጥር በዚህ ደውልላቸው ነው ያለኝ።
እሺ ቆይ እነግርሃለሁ ጠብቅ ቪዲዮ ለምሳሌ አሁን ደርሶ ሌላ ሪፖርት ነበረና ተቸገርን። አሁን እሺ አንዴ ጠብቅና መስመር ላይ ወይ ወይ ልደውልልህ ከሌላ እሺ፣ ቁጥር ወይ- ልደውልልህ እንትኑን ልላክልሽ እንዴ screenshot አድርጌ ነበር እና
እ ቴሌግራም ላይ ወይም መላክ ካለብኝ ወይ ላክ እሺ ዜሮ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ ስልሳ አንድ
ስልሳ አንድ ሰማንያ ሶስት አስራ ስድስት ሰማንያ ሶስት አስራ ስድስት እሺ እሺ።
በሱ ቴሌግራም ላይ ላክልኝ አሁን ልቅሻለሁ እሺ